ሰላም ጤና ይስጥልን። ሄሎ ሄሎ ጤና ይስጥልኝ።
እሺ፣ ጤና ይስጥልን አፍሪወርቅ።
እ ሰላም ነው። እንትን ነበር register ማድረግ ብዬ bot ኡ ላይ ቴሌግራም bot ላይ እሺ እንደ company ማለት ነው እሺ እ መልስ አልመለሳችሁልኝም እና okay ስራውን ቴሌ post ለማድረግ እንትን ገና ምንድን ነው research የተደረገ ነው አይነት ነገር ብሎኛል።
እ፣ ምን አሉኝ አለ።
ማለቴ እኔ ያስገባሁት information እሺ ገና እየታየ ነው አይነት ነገር ብሎኛል፣ ግን እ መልስ የለውም እና check እንድታደርግልኝ እሺ መቼ ነበር እንትን ያደርጉት የጻፉት እዛ ላይ አ፣ ትላንት ነበር።
ትላንት አዎ ጊዜ ይፈጃል እንትን እስኪል እ፣ አይ ብዙ አይቀር ወይ ስልክ ቁጥሮትን ልውሰድና
እ ስልክ ቁጥሮትን ልውሰድና እሺ እሺ ከዛ ይሄን እዛ እንትን የሚመለከተው ማድረግ ይቻላል access ማድረግ ይቻላል።
አይ ስልክ ቁጥሮትን ልውሰድና ይሄ የሚመለከተው team ስላለ okay ወደዛ አስተላልፍሎት እነሱ እንትን ይለውታል።
እሺ እሺ እሺ ዜሮ ዜሮ ዘጠኝ ዜሮ ዘጠኝ ሃምሳ አንድ ሀምሳ አንድ ሀያ ስምንት ሀያ ስምንት አስራ ሶስት አስራ ሶስት ሰላሳ ስምንት አሚባራ ፕሮፐርቲስ ነው company።
አሚባራ ፕሮፐርቲስ አዎ እሺ እሺ። እሱ ስራውን አሁን approve ያልሆነሎት
ስራ ሳይሆን ገና እ፣ ሬጅስተር ስራ ፖስት ሬጅስተር ለማድረግ ለማድረግ?
ስል register አድርግ ያለኝ እና እ፣ እሺ።
እንደ representative ምናምን register አረኩኝ የሚያስፈልገው information ልክ ያለው ግን እ፣ ምንም response ስለሌለው ነው እና ስራው ደግሞ ትንሽ urgent ስለሆነ ለዛ ብዬ ነው።
እሺ በቃ የሚመለከተው team አሁን contact ያደርጎታል።
እሺ thank you እሺ እናመሰግናለን። መልካም ቀን።